ይደወልላል።
ሄሎ ሄሎ ተቆረጠ።
ተቋርጦ አይደለም። እኔ በጣም ነው የተበሳጨሁባችሁ። እውነት ዛሬ ልክ አይደላችሁም። በቃ okay፣ በጣም ይቅርታ።
በቃ።
application ኑ ላይም check አድርጌው ነበርና ምንም ምን?
አይነት እኮ የቲማቲም እቃ የለም።
order ላይ ቁጭ ብሏል። order ላይ እና order ኡን ይዤ ለሶስት ጓደኞቼ ላኩላቸው። አሁን ገብተው ሲያዩ እንትን አይልም out of stock ይላቸዋል፣ የለም እቃ ይላቸዋል።
እኮ አልቆ አሁን የሆነ ሰው ደግሞ በአንተ ምትክ ደግሞ ደወለና አንቺ አዎ።
ለጓደኞችሽ share አድርጊያቸው order ላይ ግቢና የአንቺን ትዕዛዝ share ብሌንና ነው የለንም order ላይ እኔና የዲላ- የዲላ ወርቅና ብሌን የሚል አለን።
እስቲ በዚህ ገባ?
ቁጥር ነበር ያዘዙት።
አዎ በዚህ ቁጥር ታገኘናል። እኔና ብሌን አለን። ሁለት ሰው እንደገባ ከታደረገ ሶስት አሁን share አድርጊያቸውና በቴሌግራም enjoy አር እንትን join ያርጉን አሉ። አሁን ልጆቹ ሲገቡ የለም out of stock ይላቸዋል።
okay፣ ምናልባት ይመለሳል ብሎ አስብ ይሆናል እንጂ አሁን አረ ምንም በጣም አይነት እኮ የቲማቲም order የለም እዚህ ላይ። application ኑ አረ ላይም check ይኸውልህ፣ አድርጌው ነበረ።
ከአንተ በፊት የነበረ ልጅ ገብቶ አንብቦኛል። ብሌንና ዲላ ወርቅ አዎ በቃ ለሌሎቹ ጓደኞች so ስለሚገቡት share አድርጊያቸው በቴሌግራም አሁን የቴሌግራም ማውጣው ስልኩንም ማውጣው ከነቅድሙ ብታይ ይሄ ሁሉ ደወል ከቲማቲሙ ዋጋ በላይ ነው።
በጣም ይቅርታ። እሺ በጣም ልክ አይደላችሁም። በ- እም።